hello hello ጤና ይስጥልኝ።
አለን አለን። ሰላም ነው እንዴት አረፈዱ?
ያለ ሰላም ነው እንትን፣ ለን እ፣ ሞይንኮ ጋር ያለው sales ቢሯችሁ እ ም- ምኑ ጋር ነው?
እ፣ ዛሀብ ሆቴል ያውቁታል? አ እ?
ዛሀብ ሆቴል ዛሀፍ አ
አ፣ በሞይንኮ ወደ ላይ ለ- እንትን ልሂድ አዎ እንትን ወይም፣ እ፣ ሞይንኮ ጋር ሲደርሱ እ፣ ለእኛ ይደው አሁን የቱ ጋር ነው ያሉት? እኔ አሁን የሽያጭ ሞይ- ሰራተኞች ሞይንኮ ሀያት ሀያት ሆስፒታልን አለፍ ብዬ በቃ እስቲ የሽያጭ ሰራተኞች እንዲደውሉለት ላርጉሎት፣ እዛው ከቢሮ ይደውልሎት አይሻልም?
ነው።
አ እንዲደውሉ ላርግ፣ ስልኮትን ልስጣቸው።
ምን ሆቴል ነው ያልከ?
ዛሀብ ሆቴል
okay ዛሀፍ አሁን- ሆቴል አ አሁን ይደውሉሎታል። ቆይ የሽያጭ ሰራተኞቹ hello ሄሎ